ሰላም አሉ። ጤና ይስጥልን፣ እድሜ ይስጥልን። ሰላም ነው
እግዚአብሔር ይመስገን።
ይኸውልህ ራስን አቆመ አራት የአስራ አራት ቁጥር ወዲያሳ ይኸው እየችበት ሄሎ
አ ሄሎ ሄሎ
አቤት፣ ጤና ይስጥልን፣ ጤና ይስጥልኝ። አቤት፣ ሰላም ነው።
እድሜ ይስጥልን፣ ይኸውልሽ አስራ እግዚአብሔር አራት ቁጥር ይመስገን።
ቆየችብን ነው የምልሽ። ይኸው ስንት ጊዜ ባወጣን ነው እታዬ እ?
ማየ ቢስ ስንትን ሳይሆን እ፣ አስራ ሁለቱ የኢትዮጵያ ሀገራዊ ምክክር ኮሚሽን እ፣ የለጠፈው እንጂ okay፣ እኮ ቁጥሩ አይደለም።
ትክክል አይደለም።
ሄሎ ሄሎ ቁጥሩ አይደለም።
ሄሎ
ትክክል አይደለም።
ሄሎ እ? ሄሎ አዎ ሄሎ